Hello
Hello ይስጥልኝ ሰላም እንዴት ነሽ? የትላንትና ሽንኩርት order ነበረኝና እሺ
እንትን ዛሬ አይመጣም ኮድ ደርሶታል ማለት ነገ አይደል ማታ?
ስራ ስለሌለ እ እ?
ማታ ኮድ ደርሶታል
አዎ አዎ ስለዚህ ይመጣል የ driver ስልክ ልንገሩት
እሺ ደስ ይለኛል ዜሮ ዘጠኝ ስልሳ ዘጠኝ
እሺ ዜሮ አንድ
እሺ ሰባ አራት
እሺ ስልሳ
እሺ እሺ ማለበል ስልሳ ዘጠኝ ዜሮን ሰባ አራት ስልሳ አዎ እሺ እሺ እሺ እሺ እናመሰግናለን መልካም ቀን